በሞቴም ደግመ ተፈጠር ለኢትዮጵያ እናቴ አረጎራ አረጎራው አረጎራው ጥሩ ታኖራለን የጀግኖቹን አውራም ታሪክ እንዲያጠና ደፍርሶ እንዲጠራ አረጉራው አረግዳይ ነራግዳይ እምዬ ምኒልክ ና ወንዱ ና ወንዱ ላንተ ጌጥ ነበር ጠላት ማሳደዱ አረጉራው አረጉራው አረጉራው ጋሻችን ጦራችን ጀግናው አብዲሳ አጋ ጋሻችን ጦራችን ጀግናው አብዲሳ አጋ ትተኸን አትሂድ ምድሪቱ ሳትረጋ አረጎራው አረጎራው ተነሳ አንተ ትውልድ አለብህ አደራ የአባት ያህትህን ደግመ ታሪክ ስራ አረጎራው አረጎራው አረግዳይ አረግዳይ በእናቴም በአባቴም የጠራውን አበሻ በእናቴም በአባቴም የጠራው አበሻ ኢትዮጵያ አንድ ነች እስከ መጨረሻው አረጎራው
ከጥንት ጀምሮ አቤ ታሪክ ያለሽ ከጥንት ጀምሮ አቤ ታሪክ ያለሽ የጀግኖቹ ጎራ ኢትዮጵያ ነሽ ከጥንት ጀምሮ አቤ ታሪክ ያለሽ ከጥንት ጀምሮ አቤ ታሪክ ያለሽ አንቺ ጀግኖች ጎራ አገሬ ነሽ አንቺ አበሻ ምድር ኢትዮጵያ ሀገሬ እንዴት ነሽ እንዴት ነሽ ከካቻም ነው ዛሬ የዘመን አትክርሴ የትውልድ ሾመቴ ክፉሽን አልስማ ዝሮ መጋበቴ ከድንቋሙ ምድር ካንቺ ተፈጥሬ ከምንም በላይ ነው ማረግና ክብሬ ልቤ እንደ ተራራሽ በኩራት ሙሉ ነው አንቺ ባህል መዝገብ ታሪክሽ ጽም ነው አምሮት ናፍቆቴ ማረግሽነቴ ራሜ ጥማቴ ክብርና ኩራቴ ኢትዮጵያ እናቴ አለንታ መኩሪያዬ እኔ መጠሪያዬ ኢትዮጵያ ማማዬ ነሽ ሁለመናዬ ቤቴ ነሽ መግቢያዬ ከጥንት ጀምሮ አቢ ታሪክ ያለሽ ከጥንት ጀምሮ አቢ ታሪክ ያለሽ የጀግኖቹ ጎራ ኢትዮጵያ ነሽ ከጥንት ጀምሮ አቢ ታሪክ ያለሽ ከጥንት ጀምሮ አቢ ታሪክ ያለሽ የጀግኖቹ ጎራ ኢትዮጵያ ነሽ ድልሽ የተወሳ አበባ ዋገሬ እንዴት አንቺ